ሄሎ ሄሎ አቤት፣ ሰላም
ሰላም ነው?
አለሁ። ከቤት ቤት ነበር የምደውለው።
እሺ
እ ምን መሰለ ትናንት ከትናንትና ወዲያ void የሆኑ ጨዋታዎች አሉ አይደለም? ማለት postponed የተደረጉ ጨዋታዎች አይተናቸዋል። አሁን እኮ አየናቸው፣ ገብተን አይተናቸው። ልክ ናቸው። እኛ ነን በእንትኑ ገብተን ስላየን ሁሉንም አርሞታል እና አንድ ጊዜ ብቻ ስላለው ነው የላክንላቸው።
በቃ እሺ፣ ችግር የለውም፣ እሺ፣ ችግር የለውም። እሺ እሺ፣ እሺ